ሄሎ ሄሎ
ወይ
ከየካ ነዋ- የካ ነህ?
አዎ የካ ነው የካ ነው IT ping አደርጋለህ
አዎ ping አድርጌያለሁ እሱማ እኮ መለሰልህ። አንተ ICT ነህ
አዎ አዎ
እኮ እስኪ ping ማድረጉን check አድርግና ንገረኝ።
እህ ር- reply ላ reply hello ምትኩ እ እሺ አሃ። ግን አይከፍትም ነው የላኩልህ ping አደረገልህ። ኤልያስ ነኝ
አዎ ping አድርጌያለሁ ከተጠናቀቀ እኮ እኮ ping ይመልስልሃል። ፒንግ ስታደርገው
እ ይመልስልሃል። ፒንግ ስታደርገው አዎ እንትና reply reply ብሎ ምናምን ይዘረዝራል ከነ byte ኡ ምናምን እም፣ reply ብሎ እንትን ይላል።
እኮ ይኸውልህ ping ሲደረግ ሁለት አለ ወይ reply ያደርግልሃል ወይ ደግሞ request time out ይላል። አሁን Reply.
reply ነው የሚልህ ለአንተ reply ነው አዎ እሺ ውረ- IP config በል ደግሞ ታ- ወረድ በልና IP IP okay IP config አዎ እንትን Ultra ስላንተ የላኩት ላንተ ነው። Ultra zero
ምን ሆነ setup ኡ እ
አለች እሱ ችግር የለም ወስጃለሁ እሺ IP config ስትል
okay እሺ ምን መጣልህ? አትዝጋው እንዳትዘጋው።
config not recognized ይላል ይኸውልህ ልክ አይደለህም ማለት ነው። IP config ይኸውልህ small letter አድርግ መጀመሪያ አድርገሃል።
እስቲ ቆይ እሺ ከዛ I P O እየጻፍክ ነው።
okay እስቲ አሁን እንደዚህ ሲል እንትና ይላል window IP configure ሆኗል ብሎ እንትና ዘርዝሯል IP address ኡን ነው ያወጣው IP IP v4 address የሚላለ ወረድ ስትል ያው አ- አዎ እሱን አወጣው እነሱ ነው አንብበው።
እሺ IP versus version four ብሎ address ኡ አስር ዜሮ
እሺ
ዘጠና ሀያ አንድ ማለት ነው መጀመሪያ ያላኩ ከዛ ታች ደግሞ subnet እና default gateway ነው ያላኩ ያለው
እሺ እንደዚህ በል። search ማረጊያው ማረጊያው ጋር አለ firewall ብለህ ጻፍ። F I
ፋይሮ ፋይሮል በልና ዊንዶውስ ዲፌንደር ፋይሮል የሚል አለ አይደል? አልመጣልህም? firewall ስትጽፍ search ላይ normal search ማረጊያ የኮምፒውተር ዲፌንስ ነው ዊንዶውስ ዲፌንደር ፋይሮል የሚላል አዎ ከዛ እ፣ ወደ ሁለተኛው ላይ turn Windows Defender Firewall on or off የሚላለ
all okay okay አንደኛ ላይ Window Defender Firewall with advanced security ይላል
Window Defender turn off Windows Defender Firewall የሚላለ
Window Defender እሺ okay አለ እሱን click አድርገው።
ኦኬ ከዛ ፕራይቬት ኔትወርክ እና ፐብሊክ ኔትወርክ ሴቲንግ የሚል የለም
private እና guest ይላል አዎ guest or public አዎ off off አድርጋቸው እነሱ
ኦፍ ኦኬ ተርን ኦፍ ዊንዶ ዲፌንደር ፋይሮል ሁለቱም ጋር እ፣ ሁለቱም option የመጨረሻ የመጨረሻውን ምረጥና okay በለ አልፎ
እስቲ ቆይ active አይደለም እስቲ
አይደለ
አይ አስ- አስር ዜሮ ዘጠና ሀያ አንድ ነው ያልከኝ አ? hello ወይ አስር አዎ።
ዜሮ ዘጠና አንድ ሀያ
ምኑ አይፒው አይፒ ያልከኝ
አይፒ መጨረሻ ዘጠና እዚያ ሀያ አንድ ነው መጨረሻ
አስር ዜሮ ዘጠና ነው ዘጠና አንድ
አይደለም አስር ዜሮ ዘጠና መጨረሻ ሀያ አንድ ዘጠና ነው ዘጠና ሀያ አንድ
ቅድም የሰጠን አስር ዜሮ ዜሮ እ፣ አንድ እሱ ping አድርጎልሃል መልሶልሃል
እሱ ነው እኮ መጀመሪያ ያስገባት አዎ።
እኮ እሱ መለሰልህ
እሱ reply ነው የሚለው
reply from ምናምን ብሎ ይመጣልሃል አዎ አዎ
ምንድን ነው ሌላ ኮምፒውተር ቀይር በቃ እሺ ሁለተኛ okay።
እዛ ዘርግታችኋል አ ኮምፒውተሮች
okay እስቲ ቆይ ልቀይራ ሞኒ እንትና ብቻ ልቀይር እንደ ሲዲው
አይደለም ዝም ብለህ ኬብል ነቅለህ እዛ ላይ መሰካት ብቻ ነው ኬብሉ
ሲዲው ብቻ
አሀ አላበራሃቸውም
አይ እነሱ ቆይ ገና እንትና ነው
ለምን ከእንትና ሪኳል ከኔትወርኩ ሪኳል እና
አሀ ከራቁም ይኸውልህ ካበራሃቸው ችግር የለም ኬብል ይዘህ ሄደህ ኬብሉን ከኮምፒውተር ጋር መሰካት
ኦኮ እሺ እነሱ ቆይ አመጣለሁ እሺ ያንተ አዲስ ነው አዲስ ነው ማንጋ ነው ቆይ ቆይ እንግዳ ያንቺ አዲስ ነው ቆች እቺን ቦታ ፈልጋለች ትንሽ ይቅርታ እንግዳ የት አለ ያንቺ ኬብሉ አህ የትርኩን የት ነው ያለው? ይሄ ነው ከየት ነው የወሰሽ
ታሽጓል እኮ ለምን አታሽገው? አዎ አይፈታም። አይ መጀመሪያ አዲስ ይቀይ አዲስ ይቀይራል እኮ ሚላ ከሆነ ቀጥታ ገና ለምን አታሽገው?
ይሄን እርግጠኛ ነሽ? አይደል? አዎ። እችን ልውሰድ ወደ እሺ ቀይራለሁ።
አ- አጥፋው አጥፋና አብራው ኮምፒውተሩ restart አድርገው
እሺ
አቤት አቤት እንዴት ነው እ?
ክልል ነው። አንደኛ ሌላ ደግሞ ወረዳ አስር ላይ አገልግሎት ለመስጠት ዘርሞ የሚሰራላቸው አይደለም። ሁሉም ባለሙያዎች ተብሎ አሉ። ኬዙን እያየን ነው። እንደዛ ነው ምን እንደሆነ የአንድ ሰው የሁለት ሰው ቢሆን አጠቃላይ ነው አለች።
ፍላሽ ይላታል።
አንዳ ላይ በራሱ ይሰራል።
እም? አዎ፣ ምንድን ነው እናንተ እናንተ ሄዱና ሪሴት አሉ ሰብ አድሚን የላችሁ እንዴ? ለቅጥር
ቆይ እንግዲህ አዛብ ፈልግ ማለት ነው። አሁን ላይ እንጃ እኔ ሌላ ስራ ላይ ነኝ። እንደሱ ተልኮ ወጥቷል። ሰብ አድሚን ያለው ከእናንተ ጋር እዛ ሆናችሁ እናንተው ላይ ገብታችሁ ትችላላችሁ።
አሁን ላይ የለም።
አለ መቶ ፐርሰንት እርግጠኛ አይ ቴዲ ነው ቴዲ ረስቶታል። ግን ትልክልክ እኮ ናት።
አይ፣ ያለ ሁለት ቴዲ ሰው ነው ተባለ ለአንቺ ያለው ሁለት ተሰጥቶሻል።
ናቸው። አንደኛዋ ለቃለች።
ስለዚህ ጠይቁና ለሌላም ጊዜ እነሱ ጋር ተከታታይ ነው። ሁሌ ነው እንደዚህ እያሉ ነው ያለው።
ወደ አስር ወረዳ አስር አዎ፣ እንዴ በየሶስት ወሩ ነው በሁለት ወሩ እንደዚህ ይላሉ። በቃ ሲመጣ እንግዲህ እሱ ከመጣ ያደርግላችኋል። ግን እናንተ ከሌላችሁ አላ አይሲቲ ባለሙያ ሌላ ከኢዳስ ውጪ ማን ነው
ታንክ ዩ
ሌላ አይሲቲ የላችሁም? ኑና ውሰዱ ብዬ ነው ፓስተር።
የለም፣ በቃ አንድ ነው አንድ ነው እሱ ቴዲ ነው ረስቶታል። አንደኛዋ ለቃለች።
ለቀቀቻን አዘጉ። ያችን ተዘግተናል። አይ ከዛ ጊዜ እንግዲህ አልተዘግቶም።
ከዛ ሌላ ጠይቁና ውሰዱ አሉ።
ለአሁን እንትን በልናል።
እሺ፣ ከመጣ ይሄን እንትና ችግር የለም ይሞክርላችሁ ተልኮ ይወክል
ወይ እሺ ሄለው ይቅርታ በመሀል አሜን።
ላክል ተየኩ
ወይ በል አረከው ሪስታርት አረገ
አዎ ሌላ
ወይ ነዲድና ነዲድና ቀጥልና ቀጥልና
ይሄ ሊስት እንደ እንትና ያ አይፒ አድሬሱ ያው ነው የአዲሱ አዎ የአዲሱን አይፒ ስታይ
አስር ዜሮ
እያለሁ አስር ዜሮ ብያለሁ hello ንገረኝ ዝም ብለህ አንተ አስር ዜሮ ብያለሁ አንተ ንገረኝ
አስር ዜሮ ዘጠና ሀያ ሀያ ሶስት መጨረሻ
ሁሉኛን መመለሱ እኮ ነው ሪፕሌይ ማድረግ ነው።
ልጆች ምን ይገባል? ይላካል። ልጆች ያልኩ
ይቅርታ እንግዳ ቦታ ያስኳል ከብቶሻል
ሄሎ በቃ
ሄሎ ሄሎ እዚህ ውሰድ